ጤና ይስጥልን። የኢትዮጵያ ጥሪ ማዕከል እባክዎ ምን ልርዳዎት?
hello አቤት ጤና ይስጥልን። ምን ልርዳዎት?
እ ይሄ ሰ- ሰሪና አሰሪ እ እንትን ነው የስራ ክህሎት ሚኒስቴር የለቀቀው page ነው ይሄኛው ቁጥር አይ አይደለም፣ ተሳስተዋል። ይሄ የበረራ መረጃ የሚሰጥ ነው። ሰማንያ አንድ የበረ- ሰማንያ ብረት አዎ
የበረራ ብቻ ነው።
አዎ የበረራ ማንኛውንም በረራ መረጃ እንሰጣለን። ትኬት እንቆርጣለን።
አ እኔ ማ- ማለት ስራ ምናምን አገናኝ ምናምን መስሎኝ ነው።
አይ አይደለም፣ ተሳስተዋል።
እሺ አመሰግናለሁ።
አመሰግናለሁ።